Hello ሌላው ጤና ይስጥልኝ።
አብረሽ ነህ?
ጆ ሞባይል ነው?
እ? እ?
ጆ ሞባይል ነው?
አ ነኝ።
ኦኬ ከዊ ፕላስ ነበር የደወልኩት እሺ
እና ባለፈው በእኛ app ተመዝግባችሁ ነበር እና እም፣ አሁን ላይ የተመዘገቡትን active እያደረግን ስለሆነ እሺ system ላይ የሚሞሉ አንዳንድ ጥያቄዎችን ልጠይቅ ነበር የደወልኩት።
እሺ
እሺ እ፣ የድርጅታችሁ ስም ነበር?
እ፣ ማክ ማክ ማክ ሞባይል አ
ማክ ሞባይል ጥገና ነው ሽያጭ?
ሽያጭ ምናምን accessory እና ሽያጭ
ኦኬ እሺ አድራሻ የት ነበር?
እ፣ ቦሌ መድኃኒዓለም ሸገር ህንጻ
ኦኬ እሺ እ፣ ያንተን ስም ትነግረኛለህ?
ዮሴፍ
ዮሴፍ ማን መስፍን መስፍን?
አ ዮሴፍ መስፍን ነው መክብስ?
ዮሴፍ መስፍን ኦኬ
አይ አይ አይ እሺ እ፣ የስራ ቀናችሁ መች ነበር?
ምንድን
መች መች ነበረ ስራ ላይ የምትሆኑት?
ከሰኞ እስከ ቅዳሜ
ሰኞ እስከ ቅዳሜ ስንት ሰዓት? ከስንት ሰዓት እስከ ስንት ሰዓት?
ከአራት ሰዓት እስከ አንድ ሰዓት ተኩል
ከአንድ ሰዓት ተኩል።
እ፣ እሺ ሎጎ አላችሁ?
አ
እሺ ሎጎ እና license ወይም መታወቂያ ልትልክልኝ ትችላለህ? በቴሌግራም
እሺ አሁን አንዲት ሰው ይዣለሁ እነሱ ልሸኝ ነው እሺ እሺ በቃ text እልክልሃለሁ። ት- በዛ ቁጥር ትልክልኛለህ። እሺ አመሰግናለሁ። መልካም ቀን ይሆንልን።